Hello ጤና ይስጥልኝ ቤት ራሄል ነኝ። ምን ልርዳው
Withdraw አድርጌ አል- እንትን አለኝ።
አልገባልህ?
አዎ እስካሁን አልገባም።
እሺ አንዴ ቤት ቤት ቁጥርህን ንገረኝና check ላድርግልህ።
ሰማንያ ሁለት ሀምሳ አምስት እሺ አንዴ ሰማንያ ሁለት ሀምሳ አምስት ዜሮ ሰማንያ ሁለት ሀምሳ አምስት ዜሮ ዜሮ ዜሮ ዜሮ
ስንት ብር ነው?
ሀያ አምስት ሺህ መቼ ነበር withdraw ያረከው?
ወደ አሁን አካባቢ እሺ አንዴ መስመር ላይ ጠብቀኝ።
ቀሰቀሪ ትንሽ በቃ በምንበት ለውጥ አንቀጠል
ለየብቻ ነው አይደለ?
አዎ እሺ
እምብሴ አምስት ሺህ አስር ሺህ አስር ሺህ እሺ እሺ ማን ልበል ስምህን?
ዘካሪያስ እሺ approve አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ ጠብቀው።
እሺ፣ አመሰግናለሁ እሺ ስለ ደወልክ እናመሰግናለን። መልካም ምሽት።
እሺ